አዲስ
አለ ጤና ይስጥልን።
አብሮ ይስጥልን። አዲስ ቤተሰብ ነዋ። እ ምን ልርዳዎት አባት?
Revolution አላቸው እንዴ?
Revolution አዎ አዎ፣ ሁለት ሺህ ሀያ ሞዴል
Revolution የለንም አባት።
የለም እሱ።
ሌሎች መኪኖች ነው እ እ እ ሌሎች አሉ፣ እሱ የለንም።
እሺ፣ አይናማው ሻርክ ካለሽ ሀይናማው ሻርክ አለኝ በሁለት ሺህ ስምንት ሙሉ ባን ሁለት ስድስት ሁለት አለኝ ሺህ- ሙ- ሁለት ሺህ አስራ አንድ ወር ነው። ሙሉ ባን አዎ፣ ባን በቫን
ባን አዎ።
በቫን የለንም።
እሺ በቫን አለኝ ሁለት ሺህ ስድስት መኪና- አስራ አንድ የተ- አስራ አንድ የተፈ- የፈለገ ሰውየው እ አስራ አንድ አሁን ላይ የለንም።
እሺ እህቴ፣ እሺ እሺ።